Hello ጤና ይስጥልኝ።
ጤና ይስጥልኝ አቤት አቤት
OK withdraw አድርጌ አልገባልኝም።
መ- ስንት ብር ነው?
ስድስት መቶ ሀምሳ አንድ ብር ነው። ትንሽ ብር ነች፣ ግን ስንት?
እፈልጋታለሁ። ስድስት መቶ ሀምሳ አንድ ብር እሺ።
ስልኩን ልንገርሽ፣ አዎ ቤት ቤት ቁጥር ንገረኝ።
ሰላሳ ስምንት ዘጠና አስራ ዘጠኝ ዘጠና
ሰላሳ ስምንት ዘጠና አስራ ዘጠኝ ዘጠና ዘጠና አስራ ዘጠኝ ዘጠና እም።
ትናንት ነው የሞከርከው?
ቅዳሜ ዕለት ነው። ሌሊት ላይ እ?
አዎ፣ ቅዳሜ ዕለት ሌሊት ላይ እሺ ስድስት መቶ ሀምሳ አንድ ነው
እ?
ስድስት መቶ ሀምሳ አንድ አዎ፣
ባላንስ ዶኖላል እኮ ገብቷል።
አዎ፣ አልገባሁም። ሳንቲም ቤት ችግር አለበት እ፣ ምናምን ላይ እሺ አዎ፣ አልገባሁም።
አልገባልን አይደል?
አዎ፣ አልገባሁም።
ልንገርክ እ?
ተሳስተህ ከሆነ አካውንት ነምበሩን ልንገር እስኪ ዜሮ ዘጠኝ ሀያ አንድ ስልሳ አንድ ስልሳ አምስት ዘጠና አዎ፣ ወደዚህ ነው ያደረከው?
ወደ እሱ ነው የረሳሁት።
ለቴሌዎች ደው ቴሌብር ደውለህ ነበር?
ኧረ ደውዬ ነበር።
ምን አሉ?
እንትን ነው ችግር ያለበት ምን
እ፣ ስልክ እና ለሳንቲሞች ዳ- ደውለህ ነበር?
አልታወኩም። ስልካችሁን ትነግረኛለሽ?
እሺ ን- ልንገርክ ዜሮ ዘጠኝ ሌላ Hello ዜሮ ዘጠኝ ሰባ
ሰባ አርባ ሰባት አርባ ሰባት ሁለቴ ከዛ አስራ ስድስት
ራስ ላይ ነው ሰባ አርባ ሰባት አርባ ሰባት አስራ ስድስት አዎ አስራ ስድስት መጨረሻ ያስገው እሺ